hello
ጤና ይስጥልኝ። ሄለን ነኝ ከቢጃ ኢትዮጵያ ነበር የምደውለው።
ሰላም ሄለን እንዴት ነው ኪሩቤል?
እግዚአብሔር ይመስገን።
ፕሌይ ባርና ሬስቶራንት የሚባል ከትናንት ወዲያ መዝግበን ነበረ። ትናንት ገጠመው
ምን አለ ገጠመው ነው አይደለ? የገጠመው ቤት ነው አይደለ?
ይሰማል? ኪሩቤል አዎ ይሰማ-
ይሰማል?
አዎ ይሰማኛል ይሰማኛል።
እሷ እና ተመዝግበው ሄደውላችሁ ነበረ። installation ነበር የፈለጉት እና መብራት አልነበረም በሰዓቱ ተመለሳችሁ እሺ እና እ፣ ከይቅርታ ጋር በጣም አስቸኳይ ነበረ የእነሱ እንትን እና አዎ፣ ተነጋግረናል። አይ ነግሬያቸው ለልጆቹ መስመር ላይ ሌላ ስራ እየሰሩ ስለሆነ ነው እህ፣ እንዲሄዱላቸው አደርጋለሁ። ድጋሚ ዛሬ ዛሬ ሄድላችኋል።
አዎ ይሄዳሉ ይሄዳሉ ዛሬ አዎ ይሰማል?
ሰማሽን? አዎ ሰማሽን? ይሄዳሉ እሺ አንድ ሁለተኛው ቤት ደግሞ ከተመዘገበ ዛሬ ሁለተኛ ቀን የሆነው ቤቴሌም ሬስቶራንት የሚባል እህ፣ አዳማ ነው።
ቤቴሌም አዳማ አዎ አዳማ ነው ያለው እ፣ ቤቴሌም ሬስቶራንት የሚባል ምንም አይነት አገልግሎት አይደለ እያገኘን አይደለም ነው ያሉት እነሱም የጥገና ክፍል እየመጣልን አይደለም።
አሁን ባለሙያዎች ባሉት ገደቡ ያሳይቻለሁ።
እሺ ሁለቱንም case ናቸው። በቃ በጣም አመሰግናለሁ።
እሺ ይሄ ነው።